Ninguva Kombersdorp.
Hallå? ሄሎ ይሰማል።
ሄሎ፣ አይሰማም ደንበኛች አሁን ይሰማል። እንትን ጋራጅ ባርና ሬስቶራንት ተመዝግቦ ነበርና ትላንትም ተመዘገበ፣ ዛሬም ተመዝግቧል። አልመጡልንም ሜንቴናንሶች።
እሺ የ- በዚህ ስልክ ነበር ያስመዘገቡት?
አይ በዚህ ሰዓት አይደለም፣ ንጋቱ ምናምን የሚባል ሰው ነው ያስመዘገበው።
ንጋቱ። እሺ።
ጋራጅ ባርና ሬስቶራንት ጋዜቦ።
ጋራጅ ባር እንደ ሬስቶራንት እ። ትላንትም ተመዝግቦ ነበር፣ ዛሬም ደውሎ አስመዝግቧል። አልመጡም።
እ፣ እሺ ደንበኛችን፣ እስኪ የተመዘገበበት ስልክ ቁጥር የሚያውቁት ከሆነ ይንገሩኝ።
እኔ የተመዘገበትን አዎ እሺ አንዴ በላ እኔ ዜሮ ዘጠኝ አስራ አንድ አርባ አራት አስራ አንድ አርባ አራት አስራ አንድ አርባ አራት ሀያ ሁለት ዜሮ ሁለት ሀያ ሁለት እሺ ደንበኛችን አግኝቼዋለሁ። ቅሬታው ወደሚመለከተው አካል ተላልፏል። ምናልባት የወረቀታ ጉዳይ ስለሆነ እና ቅዳሜና እሁድ ስለሆነ ሊሆን ይችላል። ሊጠብቋቸው ሊመጡ ይችላሉ።
መልካም እሺ።